hello
hello ጤና ይስጥልን። ቅድም የቅድሙን ብር እንትን ብዬ ነበር አስገብቼ ነበር በሌላ ስልክ ነው። ስልኩን ንገሪኝ። ቴሌግራም የተላከበት hello ከውልና
አዎ በሌላ ስልክ ስልኩ ሌላ ስልክ ነው።
ችግር በቴሌግራም ልክ የለውም። ቴሌግራም ላይ ሲልኩ ስም፣ ስልክ ቁጥርና ኢሜል አድርገው የእርስዎ ይላኩልን።
አሃ፣ እሱን መላክ ነበረብኝ አይደል?
አዎ አዎ፣ እሱማ አዎ፣ ላዩ ላይ ግዴታ ነው።
እሱን አላኩም፣ ላዩ ላይ አልጻፍኩም። እንደገና እሱ ልድገመው እዛው።
አዎ፣ እሱ እዛው ላይ ስም፣ ስልክ ቁጥርና ኢሜል አድ- አድርገው ይላኩልን።
እሺ እሺ እሺ እሺ እሺ እሺ